ከሆነ አለች። ቆይታ እሺ፣ ኤርሜስ የክትፎ ፒዛውን ሰጡህ ወይስ?
ኧረ አልሰጡኝም። ምግቡን አበላሽተው ከእንደገና አሁን እየጀመሩ ነው ምግቡን።
እሺ፣ እዛ ከሆንክ ትገናኘኛለህ።
እዛ አይደለሁም፣ ሌላ order ላነሳ ሄጃለሁ።
እሺ፣ ቆይ አንዴ። ለማንኛውም ማለት ነው እኔ ደውዬ ካላገኛቸው ታገናኘኛለህ። እሺ፣
እንዴት አሁን እንደገና ሂጅ።
አ- አዎ እኔ ደውዬ ካላገኘኋቸው ስልክ አይደለኝ? እሺ፣ እሺ፣ ካገኘኋቸው ችግር የለውም።
እሺ፣ እሺ።